ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎ ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
ደህና ወጪ አዝዤ ነበር ቅዳሜ እና አልገባልኝም ዝርዝሩ።
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
በቴሌግራም አስቀምጬዋለሁ አልተመለሰልኝም።
ማን ልበል የቴሌግራም ስሙት?
ጌታቸው ሙሌ ጌች የሚል
ጌች ነው የሚለው ጌታቸው ነው።
ጌች ጌች
ጌች ብቻ ነው ወይስ ጌች ሙሌ ነው?
ጌች ሙሌ የገብርኤል ስዕል ያለበት
ጌች ማን ነው?
ጌች ሙሌ
እኮ የገብርኤል ስዕል ያለበት አይደለ?
አዎ ራሷ
እኮ ጌች ማን ነው የሚለው ጌች ማን
ጌች ሙ ጌች አ እኔ እኮ ዝም ብሎ ስለዛ ነው እሺ ጌች ማን ነው የሚለው የትኛው ብር ነው?
ሶስት ሺህ ብር ነው። ከላይ- ከላይ ያለው
ስልክ ቁጥርስ በየትኛው ነው የሚጠቀሙት?
ዜሮ ዘጠኝ ዜሮ ስድስት በዚህ ነው
የሁሉ ስፖርት account ዜሮ ስድስት ነው።
ስልክ ቁጥር አ ዜሮ ዘጠኝ ዜሮ ስድስት እሺ ምን ያደርጉልኛል? የስልክ ቁጥሮትንና የትኛው እንደሆነ በቴሌግራም ይላኩ። እሺ እናስተላልፋለን። አንድ ላይ አንድ ላይ አያይዘው ይላኩልን okay ስልክ ቁጥር እና
የቴሌ- የትኛው እንደሆነ።
okay እሺ እሺ እሺ እሺ